hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ዶንኪ ቲዩብ አዎ ዶንኪ ቲዩብ ላይ ነው የደወሉት መለስዳዎት።
አ- ልጄ ትናንትና ደውላ ነበረ። በጣም አስቸገረችኝ፣ ደውልልኝ ደውልልኝ ብላ እነሱ ጋር መቅረብ ፈልጋለሁ ትለኛለች። ከዛ አውርታችሁ ወላጅ ወላጅ ያውራ ነው ብላችኋል።
ስንት ዓመቷ ነው?
ሰባት ዓመቷ ነው።
okay አሁን እኛ ጋር እጹብ ድንቅ ልጆች እያቀ የሚል ፕሮግራም አለን እና እሱ ደግሞ አምስት ዓመት እና ከዛ በታች ነው መስፈርታችን ለጊዜው ማለት ነው። ከዛ በላይ ከአምስት ዓመት ላይ መመዝገብ ስንጀምር እኛ ማስታወቂያ ስለምንሰራ ቪዲዮ አይተው ይደውሉልን።
እሺ እህቴ፣ እሺ መልካም፣ እሺ መልካም ቀን።
እሺ መልካም